ጤና ይስጥልኝ Best Bet ቃል ኪዳን ነኝ። ምን ልርዳዎ? hello ሰላም ነው።
ሰላም እንዴት ነው?
ሰላም እንትን withdraw ኡን እስካሁን ብር አልገባም
እሺ withdraw አድርገህ ነው?
እ withdraw አድርገህ ነው?
አዎ ትላንት ማታ ሳንቲም እስካሁን ምንም አልገባም።
እሺ Best Bet ቁጥርን ትነግረኛለህ?
አ
እሺ ዜሮ ዘጠኝ 09 15 አስራ አምስት 04 ዜሮ አራት 28 ሀያ ስምንት 38 ሰላሳ ስምንት አ
እሺ መቼ ነው? ትናንት ነው? ዛሬ ነው?
ትላንት ነው።
እሺ ስንት ብር ነበረ?
ሶስት
እሺ check እያደረኩት መስመር ላይ ጠብቁኝ።
አይ
እሺ process ላይ ነው ይገባሎታል። ትንሽ ይጠብቁት።
እስከ ትላ- እስከ ጠዋት እንደዛ ያሉ ነበር። ምንም አልገባም።
እኮ እሺ ትንሽ ቢያንስ ከዚህ በኋላ አንድ ሁለት ሰዓት ይጠብቁትና ካልገባሎት መልሰው ያሳውቁት።
ሁለት ሰዓት አዎ
አይ እሺ መልካም